ብለሽ ወዲ ተመለሽ፣ ለእኛም ደስ ይበለን ሰዎቹም ይዩሽ።
አላማጣዊ መልሻ ላማጣ በሽታ ላይ በሽታ ላመጣ ባንቻሩ በገዳም በሶስቱ መንደር የሽማግሌ ልጅ ተብዬ ነበር። ይኸው ባንተ በኩል ስሜ ሲሰበር አንተ የምናምን ልጅ እኔን ሰው ያውቅ እንዳልመጣም ኮራው እንዳልቀር ጨነቀኝ። ነይ ማለት ነይ ሰመዴ አንቺም ሰው ወንሽና ሰው ቀጥሮ መጥፋት፣ እርሶም ሰው ነው ሰው ቀጥሮ መጥፋት። ደማ ደሞ ከንፈር አንቺ ዶዘር ፊት አለምዬ አልቻሜ ወልቻሜ የኔ ጥምር እግር አልቻሜ ወልቻሜ የኔ ጥምር እግር አንታለኝ ብዬ ለሰውም አልነግር ማለት ነይ ማለት ነይ ዘመዴ እንኳን አንቺንና ቅም ብቻ ሆዷን እንኳን አንቺንና ጎተራ ሆዷን ጥለናት መተናል ወይን አረጓን
አንተን ማናረግ የብርሌ ጠጅ አንተን ማናረግ የብርሌ ጠጅ ጊዜ ማሳለፊያ ቅራሪ ነህ እንጂ ያንተ ያለ ለማለምዬ ለማለምዬ ዘመዴ ከእንግዲህ ወዲያ አልለማመጥም ጠርግ በል ከእንግዲህ ወዲያ አልለማመንም እኔም አልፈልግም እንደ ናዝሬት በርሜል ያንከባልሽ አልሄድም ማንም።
ደግሞ ለማለምዬ ማለምዬ አመለ ልክስክስ አመለ ውዳቂ አመለ ልክስክስ አመለ ውዳቂ ሰንጋ ፈረስ አስረ አህያ ናፋቂ አቤት!
ለማለምዬ ለማለምዬ ዘመዴ መርካቶ ገበያ ይሸጣል ካውያ ካውያ የልጅነት ሚስቴ እንዴት ነሽ አህያ
ነይ ዘመዴ እንደምን አለ እኔስ እንደምን አምላክ የሰጠው ሰው አልችል አይልም እናንተ ዝም በሉ እኔ ያውቃለው መላ ሆዱ ገባለው እንዳያስብ ሌላን አጥር አልታጠረ አልጠፋ መንገዱ ወትሮም ለሐዘን ነው የሩቅ ሰው መውደዱ አይ ማልምዬ ማልምዬ ማልምዬ አንተ ባልነም ሲባል ተብለናል ለካ አንተ ባሉም ሲባል ተብለዋል ለካ ሰው ምን ይጠብቃል ክብሩ ከተነካ መባሉ እስካልቀረ አበዱ ከነፉ መባሉ ካልቀረ አበዱ ከነፉ ጨርቄን ጣልኩላቸው መቼም አላረፉ ሪበል ሰቆጣይ ሪበል ኮረሚት ባርቢ ይሸበራል ኢየሩሳሌም ዳወይ ሰቆጣ ዳወይ ኮረሚት ባለሜ ጌጤ አብሬ ልክረም ላሌ ላልዬ ላሌ ላልዬ ላሌ ላልዬ ላሌ ላልዬ ዙማዋረና ዙማዋ ዙማዋረና ዙማዋ ዙማዋረና ዙማዋ ዙማዋ ውሸቴ ነው እንጂ ዙማዋ እንዳው ስግደረደር ዙማዋ እኔ ላገሬ ልጅ ዙማዋ ዋሸቼ ልሂድ ዙማዋ ረነ መሆኑ ዙማዋ አገር ሰላም ነው ወይ ዙማ ስማዋረ ለመሆኑ ስማዋ ገራ ማነውን ስማዋ እኛ ባንጠይቀው ስማዋ እሱ አይጠይቅም ወይ ስማዋ እኛ ባንጠይቀው እሱ አይጠይቅም ወይ ቃሮይ ቃሮይ ቃሮይ ቃሮይ ቃሮይ ቃሮይ አበጀ የኛ ልጅ አበጀ የኛ ልጅ አበጀ ደመቀ አበጀ ወድዬ አበጀ የኛ ልጅ አበጀ የኛ ልጅ